ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የሚወዱት?
እባክሽን የሆነ ትኬት ነበረኝ win አድርጌዋለሁ ግን open ብሎ ዝም ብሎኛል።
እሺ የተስተካከለ ስለሆነ በትዕግስት ይጠብቁን እሺ ደንበኛችን።
እ
የተስተካከለ ስለሆነ በትዕግስት ይጠብቁን።
እየተስተካከለ ስለሆነ ስትይኝ የኔ ብቻ ነው ወይስ whole system ኡ ነው የሚስተካከለው?
አይ በሙሉ ውጤት የማያሳየውም እየተስተካከለ ስለሆነ system update እየተደረገ ስለሆነ በትዕግስት ይጠብቁ።
ለምን ያህል ጊዜ ልጠብቅ?
እሱን በዚህ ጊዜ ማለት አንችልም፣ ነገር ግን የተስተካከለ ነው። የውጤቱ ይስተካከላል በቅድሚያ